እልክልህም ብር ሰላም ነው ሰላም
አለ withdraw አድርጌ ነበር እና እሺ
በቻፓ withdraw አድርጌ ነበር አልገባም ብር በዚህ ቁጥር ነው አዎ ስንት ብር ነበረ
እ ሶስት ሶስት ጊዜ ሀምሳ ሺህ ሀምሳ ሺህ
ወደ ንግድ ባንክ ቴሌ ብር ንግድ ባንክ
ትናንት ማታ ነው አይደል
ዛሬ ጠዋት ጠዋት ዛሬ ነው አስር አስር ሺህ እያደረግክ ነው አዎ አዎ፣ ፕሮሰሲንግ ላይ ሆነዋል እ ስለዚህ ትንሽ ቆይታ check አድርጋቸው እሺ transactions ላይ በዛ ነው ብዙ ጊዜ ቻፓ ላይ ለዛ ነው processing ላይ ሆነዋል ትንሽ ጠብቅ እሺ
okay እሺ እደውልልሻለሁ ካልገባ እሺ እሺ መልካም ቀን እሺ